Hello ሰላም ጤና ይስጥልን ችብችብ
ሰላም ነው ማ እግዚአብሔር ይመስገን ደውዬ ነበረ።
እሺ ምን ነበር order አድርገን እና ቲማቲሙ እና ካሮቱ ሌሎቹ አምስት ሞልተናል። እቺ Okay አዎ አም- ሞሉት አሁን አዎ ሞልተነዋል። አዎ እስኪ አንዴ ሊሉት እሺ
ደረጀ በሚለው ነበረ
አዎ ደረጀ በሚለውም አንቻኪ አዎ።
በሚለው አዎ አቮካዶ ሞልቷል እም፣ ካሮቱም አዎ ሞልቷል አዎ። አዎ ሞልቷል አዎ complete ሆኗል ነገ ይመጣልዎታል በቃ እሺ እናመሰግናለን።
እናመሰግናለን እሺ መልካም ምሽት እሺ ላንተ እሺ